ነጠለት እና hello፣ አቤት አቤት። መቅረሰ ሆስፒታል አድራሻ ፈልጌ ነው።
የምን የምን መቅረሰ ሆስፒታል
መቅደስ ሆስፒታል እ፣ አ፣ መቅረስ
እሺ ዜሮ ዘጠኝ ሰማንያ አምስት ሰማንያ አምስት አርባ አራት አርባ አምስት ላይ እ፣ ደውል ቆይ እስኪ ልቀ- ልያዝ ቆይ ስልክ information ትሰጣለች።
እሺ ስልክ ስጠኝ ዜሮ ዘጠኝ ሰማንያ አምስት ሰማንያ አምስት አርባ አራት አርባ አምስት
ሰማንያ አምስት ሰማንያ አምስት አርባ አራት አርባ አምስት እሺ
እሺ